ብለው
የለም አቤት MRI ለማስነሳት ነበረ ከምኒልክ ማለት ነው።
እሺ thoraco cervical ስንት ነው የሚሆነው? ዋጋውን ትነግሪኛለሽ?
እሺ አንድ ቆይ
ምን? አረ እዛ እዚህ ስንሆን አምስት ሺህ ሁለት መቶ ነው። እዛ ሲደርሱ ደግሞ አስራ አምስት ደረሰ።
ስምንት ሺ ሰባት መቶ ሰማንያ ብር
ሁለቱም አንድ ላይ
አልገባኝም። ሁለቱም አንድ ላይ ማለት ማለት አሁን ሌላ ቦታ እንትን ስንል ማለት ነው የጠየቅሽ በ thoraco እና cervical ለየብቻ ነው አለችኝ።
እኛ ጋር ደግሞ የ MRI ው thoraco cervical spine እኛ ጋር ስምንት ሺ ሰባት መቶ ሰማንያ ብር ነው። ይህ የሚያሳየው ስምንት ሺህ ሰባት መቶ ሰማንያ አዎ መድኃኒት የሚያስጨምራችሁ contrast የሚያስጨምራችሁ ከሆነ ሶስት ሺ ሶስት መቶ ብር ትጨምራላችሁ ማለት ነው።
የመድኃኒቱ ያ ደግሞ ለብቻ difference እንዳይሆን ሶስት መቶ አዎ maybe ካለው with contrast ከሆነ ማለት ነው።
እሱን አሁን ላይ ማወቅ አንችልም ለይተን እሱ የምታውቁት እናንተ የጻ ዶክተር የጻፈላችሁ ወረቀት ላይ ነው።
እ እንትን አለ ምንድን ነው ያልሽኝ?
with contrast contrast አዎ
okay አለው እንዴ doc contrast አዎ አለው plus አድርገሽ ዛሬ መደመር ነው።
ስምንት ሺህ ሰባት መቶ ሰማንያ ሲደመር ሶስት ሺህ ሶስት መቶ አዎ
እሺ እሺ አሳውቅሻለሁ እሺ መሪ ካፍሽ